ተቋቁሞ ልርዳዎት? hello ሁሉ ስፖርት ነው ምን ልርዳዎት?
የሆነ game ነበረ ሰባ ሁለት ሰዓት ይሙላው ተብሎ የቀረ game እሺ እና እሱን active አላረጋችሁትም። inactive ነው እንትኑን cashout ማድረግ ፈልጌ
ሰባ ሁለት ሰዓት ይሙላው የተባለ ግን መቼ ነበረ?
ምኑ በስድስት በዜሮ ስድስት በፈረንጆች
okay አንዴ መስመር ላይ ጠብቁኝ።
ምን በአስራ ስምንት ቤቱ ነው የደወልሁት?
hello hello እ coupon ID ውን ይንገሩኝ።
screenshot አድርጌ እኮ በእንትን ላይ ልኬላችሁ ነበረ ቴሌግራም address አችሁ ላይ
እሺ እንገሩኝና አላስተላልፍልዎት በድጋሚ
እሺ ሆን ልንጋርሽ እሺ እሺ ስልኮትን ይንገሩኝ።
አይ አይ ቴሌግራም ላይ ላኩበትን ወይ
አስራ አንድ
የቱ ስልክ ቁጥር ነው ወይስ coupon ID ነው ይሄ?
ID ው ID ው እሺ ይንገሩኝ። አስራ አንድ ሌላ አስራ አንድ
አስራ አንድ እሺ ዘጠና ስምንት እሺ ሀያ ሶስት ስልሳ ስምንት ሀያ ሶስት ስልሳ ስምንት እ አራት አስር አ- አራት አንዶች እና ዘጠና ስምንት ሀያ ሶስት ስልሳ ስምንት አይደል? እሺ እሺ፣ አስተላልፍልህ በኦንላይን ነበር?
ወላይ ነው እሺ እሺ፣ በስድስት አስተላልፍልህ በሰ- የጨዋታ ሲቋረጥ በዛ ነው አይደለም የሆነ በሀያ በሰባ ሁለት ሰዓት ነው የሚለው በሰባ ሁለት ሰዓት አዎ።
እንዴት የምትፈልጥ ነው እሺ አስተላልፍልዎታለሁ
በል አቤት አስተላልፍልዎታለሁ።
እሺ ይጠብቁ። እሺ እሺ